Hello? hello ወይ hello hello ዳዊት አቤት ቅድም ደውለህልኝ ነበር አይደለ? በዚህ በ forget password ምናምን አዎ አብረዱ ነኝ መልሼ ደወልኩልህ።
እሺ check ወዲ አድርጌው ነው። system ኡ ነው እሺ፣ ትንሽ እየተስተካከለ ነው። forget password ሲል አይመጣም አሁን።
አይደለ አዎ እሱ ልነግርህ ነው። እሺ ዳዊት እሺ ረዱ ያመሰግናለሁ ዛሬ አልቀመጣል ግን ትንሽ ልጁ ጭቅጭቅ ስለሚያደርግ ነው።
የልጁ የ system የእሱ ብቻ አይደለም አሁን ነው በቃ forget password system ኡ ትንሽ አስቸግሮ እንትን እየተባለ ነው ነው አይደል ይስተካከላል ግን እሺ
እሺ እሺ ረዱ እሺ አመሰግናለሁ እሺ thank እግዚአብሔር ያክብር you አንቺ ማለት